hello ሰላም ከችፕችፕ ነበር ምደውልሎት።
እሺ እ፣ ይቅርታ እንቁላል order አድርገውን ነበር።
አዎ አድርጌ ነበረ አላካችሁልኝም ዛሬ።
አዎ store ላይ ስለሌለ ነው እና እስኪመጣ ይታገሳሉ ወይስ refund እናርግሎት እና በመጣ ሰዓት ያዛሉ?
አይ ችግር የለውም እታገሳለሁኝ። ምን ያህል ጊዜ ይቆያል?
ያው መምጫውን ስለማናውቀው ነው ለኛ አሁን ያው በዚህ ቀን አንለወትም።
ችግር የለውም ግን ማለት ቢቆይ ይላክልኛል አይደለም?
አዎ አዎ።
እንዳትረሱኝ እንጂ ችግር የለም።
አይ ችግር የለም እሱ አንረሳትም። መታገስ የሚችሉ ከሆነ እስከ እስኪመጣ ችግር የለውም። እሺ እሺ፣ መልካም ምሽት።
አሜን። እሺ